ማሪባባ ጤና ይስጥልን።
ጤና ይስጥልን።
ምን ልርዳዎት አባት?
የሆነ ስልክ ከቲክቶክ ታገኘ እሺ
የሆነ ማስፈልጌ ነው ለአንድ ክሩዘር
ሀሩፍ ነው ያለን።
አ አይሩፍ አለ።
ሀሩፍ አዎ፣ ደብል ጋቢና አለ።
እሺ ለአንድ ክሩዘር
እ እሱ አሁን የለንም ለጊዜው አባት። ወጥቷል የነበረ የለም። ምን አለ አይሩፍ ብቻ ነው።
ሀሩፍ በፒካፕም በደብል ጋቢናም አለ እና ዲፎርዲ አለ
አ
ዲፎርዲ አለ።
አርቶፕ አርቶፕ የለም። አርቶፕ የለም።
ምን
ለአንድ ክሩዘር አርቶፕ የለም።
ላ- አዎ እሱ የለንም አባት።
አ እሺ ምስት ቡሽስ
ሚስት ቡሽ አለ ሁለት ሺ አምስት
እሺ አምስት
ሚስት ቡሽ አለ ሚስት ቡሽ አለን አ አ ስንት ነው ምስት ቡሽ?
ሁለት ነጥብ አምስት
ሁለት ነጥብ አምስት ገና አንዱ ነው አዲስ ነው።
የለጠፈ ነው አባት ሁለት ሺ አምስት የለጠፈ
አ እሺ
እሺ አይ አይቀነስም፣ ዋጋ አይቀነስም።
ድርድር ይኖረናል በአካል ሲመጡ ድርድር ይኖረናል አይ እ እንትን ቴሌግራም ምናምን የላቸው ቴሌግራም አለ ማሊባባ dot net ላይ ገብተው ይዩ
አ
ማሊባባ dot net ላይ ገብተው ቴሌግራም page ኣችን ላይ ማየት ይችላሉ
text ታደርገኛለህ በዚህ እንትኑ ግሩ ማሊባባ dot net
ማሊ
ባባ dot net
ማሊ ባባ
dot net
dot net አ
ማሊ ባባ dot net
አ ማሊባባ dot net እሺ አየህ